hello hello አሁን ደውዬልሽ ነበር እሺ ከምኒልክ ብዬ
እሺ MRI ያሉኝ ነው?
አዎ አዎ እሺ እሺ
ዋጋው ስንት ነበር ያልሽኝ? አስራ ሁለት ሺህ ነው ምንድን ነው አዎ ያልሽኝ?
አስራ ሁለት ሺህ ሰማንያ ከነ መድኃኒቱ
አስራ ሁለት ሺህ ሰማንያ
እሺ አሁን እ፣ አምቡላንስ እ፣ ማምጣት መ- መላክ ትችላላችሁ?
ይቻላል አዎ ይቻላል በቃ ምኒልክ ነን።
እሺ በዚህ ስልክ ይደውልላችሁ መልሶ አዎ እሺ ይጠብቁ ሌላ ቁጥር ይደውልላችኋል እ፣ ከነ አምቡላንሱ ነው አይደለ?
አዎ አምቡላንስ ያው free service ነው የሚሆነው እዚህ MRI ስትነሱ ለዛ ነው
በቃ አጠቃላይ አስራ ሁለት ሺህ ስንት ነው ያልሽኝ?
ሰማንያ አዎ
እሺ እሺ ይደውሉላችኋል ሌሎች ሰዎች እነሱን አዋሯቸው አይ እሺ እሺ
የአምቡላንሱ